ስዶርፍ መንገድ ተሳስቶኝ መንገድ ተሳስቶኝ ጀመር አልእስ ምንዳግ እናት አለመሆን እናት አለመሆን ይሻል ነበር እንጂ እናት አለመሆን ይሻል ነበር። ይሄ ያሳዝናል እንኳን ሲሞት ልጅ እንኳን ሲሞት ልጅ እንኳን ሲሞት ጉድጓዱን ሲለካ አየሁ ዝም ብዬ ጉድጓዱን ሲቆፈር አየሁ ዝም ብዬ ማይመለስ እኔም አልቀር አይቀርም ወደ ርጓይ ርጓይ ርጓይ ርጓይ አይቀርም ሞቱ ከቶ አይቀርም ይቀሱ ቢነግሱ ምን ቢሰነፍቱ ከቶ አይቀርም ሞቱ ከቶ አይቀርም